Έλα, ten Sling Roga back om Ludo.
ጤና ይስጥልኝ።
አብሮ ይስጥልኝ።
አልምከርም። አንድ መድኃኒት ለመጠየቅ ነበር።
እሺ፣ ምን መድኃኒት ነው?
ሳቼት ነው የሚበጠበጥ ነው እንትን ነው ልንገር ኤል አግሪጌን
እሺ፣ ንገረኝ ድጋሚ። ኤል
ኤል ኤል ማለት በእንትን ይሻላል ትንሽ ለእንትኑ ለፕሮናውንሴሽኑ።
እሺ፣ በ spelling ኡ ንገረኝ።
L hyphen ታረግና
L hyphen እሺ፣
R R
G G I I N I
N I N E
N E
and እ
በቃ የኛውና and and and እሺ እሺ እና P R O pro
P R O
A N T
እሺ ፍራንዴ A N T
T H O
C H O
T Y
T Y
A
A N I N I D I N B I N D D D OK D I N የምን ጥቅም ነው?
ይሄ እንትን ነው supplement ነው OK sachet ይሄ እንደ vi- vitamin ምናምን mix ነው አ።
brand name ኡ sachet ነው አ- አ- አርጊ ፕሬግ ይባላል አ- አ- አርጊ ፕሬግ ይባላል እንትኑ OK brand።
አ- እ፣ አሁን እጅ ላይ አለ prescription።
አዎ አለ።
ስለዚህ አሁን በዚህ ስልክ ነው የምትጠቀመው ቴሌግራም?
አዎ በዚህ ስልክ ነው okay ስምህን ማን ልበለው?
አላዛር okay እሺ፣ አላዛር አሁን text አደርግልሃለሁ። ከዛ hi ልልህና available ነው privacy የለውም።
የለውም እሺ የለውም።
hi ትልህና ትልክልኝና ከዛ እኔ respond አደርግልሃለሁ።
እዝ- picture ዋን ላክልህ ወይስ ና አዎ hi hi ስልህ ከዛ picture ዋን ትልክልኛለህ የ prescription። እሺ እሺ አላዛር እሺ